ሙሉ ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን።
ትናንት ዛሬ ይደርሳል ብላችሁኝ text ም ደርሶ የነበረ
እሺ
እና መኪናው ይዞት እንደወጣ product ኡን notification ደርሶ የነበረ ስልክ ሮብ ቁጥር አካባቢ ይንገሩኝ እስኪ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት አስራ አንድ እሺ አስራ ሶስት ሀያ ሶስት
አትናኤል በሚለው ሽንኩርት ነበር።
ሽንኩርት
አዎ ወጥቶሎታል። ስልክ ቁጥር ልስጦት የ driver
ሀምሳ አንድ ቤት ነው አይደለም።
አሁን ሲደውል ስለነበረ ነው okay ያው ሀምሳ አንድ ቤት አዎ መጨረሻው ሰማንያ እሺ እማዬ፣ እሺ።
ተደውሎለታል?
አሁን መስመር እየገባ ነው አዎ ደርሷል ማለት ነው።
እሺ እሺ እማዬ፣ እሺ